የለም እንትን ቴሌግራም ላይ እያወራኋቸው ነበር እና ትንሽ አልተግባባም ብዬ ነው።
OK ማን ልበል ቴሌግራም ላይ ስምህን?
ስሜ አስጨናቂ ከመተሃራ ነው።
agent ነህ?
አዎ
አስጨናቂ ገመቹ።
አዎ
እሺ ቆይ ላገናኘህ። ደርሰሽ
ሄሎ ሄሎ፣ Hello፣ አቤት ሰላም ነው?
ሰላም ነው? እንዴት ነህ? እንትን ቴሌግራም ላይ እያወራን ነበር መሰለኝ።
እሺ ማን ልበል
አስጨናቂ ከመተሃራ እሺ አስጨናቂ I guess cashier ኦቹ በሁለት በሁለቱም በአንድ account ነው የሚሰሩ።
እን- የተለያየ ነው አባ- ገብቶሃል? የ- የተለያየ desktop የተለያየ ቴሌቪዥን ነው ግን game ኡ game ኡ አንድ አይነት ነው፣ ተመሳሳይ ነው። እኩል ሰዓት ነው የሚወጣው። ገንዘቡ ገብቷል። cashier ዎቹ እንትን አለብኝ። አንደኛው እኩል ነው የሚደምረው።
አዎ ስማ፣ ሁለቱ አሁን ሁለት ልጆች አሉ፣ ግን የሚሰሩት በአንድ account ነው አይደለ?
አዎ በቃ ሁለተኛ account ልክፈትና ልለክልሃለሁ።
አዎ፣ በቃ እሷን ነው የፈለግኩት።
በቃ ልክልሃል፣ ጠብቀኝ።
እ- እሺ እሺ